ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። መዝሙር 119 ቁጥር 105
ግለግሬ መብራት ለመንገድ ብርሃን ሆነ ቃልን እያሳየ የመቤት አሰማኝ ግለግሬ መብራት ለመንገድ ብርሃን ሆነ ቃልን እያሳየ የመቤት አሰማኝ ያለ ቃል ብርሃን ወዴት ይሄዳል? መንገዱን እንዳያው አይኑ እንደታወረ ሆናለሁ። እጄን ይዘህ ከመራኸኝ ብርሃንህን ከለገስከኝ እሄዳለሁ እንደ ንስር እፈጥናለሁ መንግሥትን አሰፋለሁ አዎ ይስፋ መንግሥት ይስፋው ይስፋል ዙፋን ጌታ በኔ መልጅ አዎ ይስፋ መንግሥት አዎ ይክበር ዙፋን ጌታ በኔ መልጅ እኔ በመዳፍ እያለሁ ሳልወለድ ባንተ ታውቂያለሁ ላገልግል ክብሬን ትዬ ከዙፋኔ ዝቅ ብዬ ያኔ በመዳፍ እያለሁ ሳልወለድ ባንተ ታውቂያለሁ ላገልግል ክብሬን ትዬ ከዙፋኔ ዝቅ ብዬ አንተ በደግነት አትታማም የኔ ጌታ ቃልን ትሰጣለ በዝምታ ዝቅ ብዬ ብቻ ስታገኘኝ ተንበርክኬ መሻት የምሰጠኝ ውድ አምላኬ አሁንም ንገስ በሕይወቴ አሁንም ንገስ በሕይወቴ ንገስ መድኃኒቴ አሁንም ንገስ በሕይወቴ አሁንም ንገስ በሕይወቴ ንገስ መድኃኒቴ ትክለግሪ መብራት ለመንገድ ብርሃን ሆነ ቃልን እያሳየ የመቤት አጸና ትክለግሪ መብራት ለመንገድ ብርሃን ሆነ ቃልን እያሳየ የመቤት አጸና ሙሴን በበረሃ የመራኸው አንተ እንዳይኮላትፍ ቃልን አብልተህ እኔን የምትመራኝ በቃል በችሎታ የምታበረታኝ በድካሜ ጌታ ክበርልኝ ጌታ አንተ በደግነት አትታማም የኔ ጌታ ቃልን ትሰጣለህ በዝምታ ዝቅ ብዬ ብቻ ስታገኘኝ ተንበርክኬ መሻት የምትሰጠኝ ውድ አምላኬ አሁንም ንገስ በሕይወቴ አሁንም ንገስ በሕይወቴ ንገስ መድኃኒቴ አሁንም ንገስ በሕይወቴ አሁንም ንገስ በሕይወቴ ንገስ መድኃኒቴ ለእግሬ መብራት ለመንገድ ብርሃን ሆነ ቃልን እያሳየ የመቤት አጸናኝ ሕግ ለእግሬ መብራት ለመንገድ ብርሃን ሆነ ቃልን ያሳየ ይኸው መቤት አጸናኝ